ሄሎ ሰላም ጤና ይስጥልኝ ሚስት ቤት
አብሮ ጤና አብሮ ልስጥ የሆነ ብር እስካሁን አልመለስልኝም። እስካሁን ፕሮሰሲንግ ላይ ነው ያለው።
ምን አልከኝ?
ጠዋቱ ሁለት ሰዓት ላይ አካውንቴ ለመቀየር ፈልጌ ነበር። ታውቃለህ?
ምን አልከኝ? አባ
ሲስተር ቤት ቤት የሆነ ብር በልቼ ነበር። ታውቃለህ?
እሺ
ጠዋት ውትሪያው አድርጌ ወደ ራሴ አካውንት ላሰባ እንትን ላደርግ ነበር። እስካሁን processing ላይ ነው ያለው። ብሩ ከኔ account ደግሞ ወጥቷል። withdraw በኮስ ደግሞ ሲገባ processing ላይ ነው። አረ ዛሬ ጠዋት ሁለት ሰዓት ከለ ሁለት ሰዓት ከለ እንደዛ ከሆነ ትንሽ ጠብቃቸው። እሺ ቻፓዎች ገና ጠዋት ኮስተር እየጠበቁ ነው ያለሁት።
ቻፓዎች ቻፓዎች approve እያደረጉ ስለሆነ ጠብቃቸው ትንሽ።
እናንተ ትንሽ ማስተካከላችሁ processing ላይ ከሆነ ከኛ ወጥቷል። እሺ processing ላይ ነው ያለው። እስካሁን አልመለስልኝም።
አይ processing ላይ ከሆነ ከኛ ወጥቷል። እሺ ይገባልሃል።
እሺ እስከ ምን ያህል ጠብቅ?
ቢያንስ እስከ ስድስት ሰዓት ምናምን ባለው ውስጥ ጠብቃቸውና ካልገባልህ መልሰህ ደውልልኝ። ቤተልሔም በኋላ እስከ ስድስት ሰዓት ላይ አዎ፣
ስድስት ሰዓት ግን ያልፋል።
ምን አልከኝ? እስከዛ ሊያስገቡልህ ይችላሉ። ካላስገቡልህ ግን እስከዛ ደውልልኝ።
እሺ፣ ስተር ደውል ይችላል።
እሺ፣ እሺ